ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ። ሄሎ፣
አቤት አቤት።
መልሼ ደወልኩሎት ከቺፍ እሺ እሺ። ከቺፕስ የድራይቨር ስልክ ልንገሩት።
ዮሐንስ ነው አይ የሰለሞን በረከት።
በረከት ነው። እሺ፣ አዎ።
አንድ ክርቢት እሺ። በረከት ዜሮ ዘጠኝ ሀምሳ ስድስት
ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ስምንት ዘጠና ስምንት አርባ ሰባት
አርባ ሰባት በረከት ይባላል። ይደውሉለት።
እሺ።
እሺ፣ እናመሰግናለን። መልካም ቀን።